ሚኒስትር ነህ
ድሮ ከእነኛ ጋር ይመደብ ነበር። ገባህ? hello hello፣ ጤና ይስጥልኝ አብሮ ይስጥልኝ።
እንደምን አደራችሁ?
እግዚአብሔር ይመስገን።
ከፌዴሬሽን ምክር ቤት ነው የምደውለው።
እሺ የሆነች የውጭ ጉዞ ደብዳቤ ልከን ነበር።
መቼ መቼ ነበር? ያለፈው ሳምንት አርብ ዕለት የማን ዞን?
የተከበረው አቶ አገኘሁ እሺ
እ?
እም፣ አንዴ ጠብቅ። ሄሎ አቤ መቼ ነበር ደብዳቤ የመጣው ከእናንተ ጋር?
አርብ በኢሜል ነው የመጣው። አርብ እኮ መቼ ቀኑ?
አርብ ዕለት አርብ ስንት ነው? አይሚ አርብ ስንት ነበር?
የእሳቸው ወደኋላ።
ጉዞ ነው?
calendar ላይ የት ነው የሚሄዱ?
እ?
የት ነው ስዊዘርላንድ ጄኔቭ የሚሄዱ? እሺ፣ IPU ደርሶ ነው።
ስብሰባ እ?
አዎ፣ ደርሶ ነው። ከ March 21 እስከ 28 አይደል?
ከሀያ አምስት ሰዓት ስምንት ነው? አዎ አዎ በቃ ገና ነው አልወጣም።
አልወጣም።